ሄሎ
ሄሎ፣ ጤና ይስጥልኝ። ዋሽንግተን ነው?
አዎ፣
እሺ። ዶክተር ቤተልሔም ናቸው የምትሰራው?
ይቅርታ ማን አለኝ?
ቤተልሔም።
ዶክተር ቤተልሔም እኛ ጋር ስራ አቁማለች። ይቅርታ።
አዎ፣ okay። እሺ። የት እንደምትገኝ አውቃለሁ። ይቅርታ ግን ሀገር ወታለች የላችሁ?
okay። እሺ። የሴት ዶክተር አላችሁ ሌላ?
አዎ፣ ዶክተር ቤተል የምትባል አለች።
በቃ እሷ እ፣ ነገ ትገባለች ጠዋት?
አዎ አለች።
እሺ። እሺ፣ thank you።
ምንም አይደል።
እሺ